ልቤ ጨክኗል፣ ዘምራለሁ። መንፈስ ጭቀንቷል፣ ቀን ይቀኛለሁ። ልቤ ጨክኗል፣ ዘምራለሁ። መንፈስ ጭቀንቷል፣ ቀን ይቀኛለሁ። ገና ዘምራለሁ፣ የወይን ደጅ ይከፈታል፣ ገና አመልካለሁ። እስራትም ይፈታል፣ ገና ገና ዘምራለሁ። እሳት ከላይ ይወርዳል፣ ገና አመልካለሁ። ኢየሱስ በምድር ይከብራል። አምልኮ ሲጨምር ሰማይ ከፈታል፣ የብዙዎች እስራት ቀንበር ይሰበራል። የወይኑ መሰረት ችሎ ጸንቶ አይቆምም፣ ደጁም ይከፈታል ተዘግቶ አይቀርም። ደጁም ይከፈታል ተዘግቶ አይቀርም። ገና ገና ዘምራለሁ፣ የወይን ደጅ ይከፈታል፣ ገና አመልካለሁ። እስራትም ይፈታል፣ ገና ገና ዘምራለሁ። እሳት ከላይ ይወርዳል ገና አመልካለሁ። ኢየሱስ በምድር ይከብራል፣ ኢየሱስ በምድር ይከብራል፣ ስሙ ባለም ይገናል፣ ፍጥረት ሁሉ ይገዛል፣ ብቻውን ይመለካል። የባል ነቢያት ሲፎክሩ ያየው እኔም በአምላኬ ስም ተወራርጃለሁ። አሁን ተረኛ ነኝ ቆሜ ዘምራለሁ። መስዋዕቱን በሙሉ እሳት እስኪበላው መስዋዕቱን በሙሉ እሳት እስኪበላው ገና ገና ዘምራለሁ። የወይን ደጅ ይከፈታል ገና አመልካለሁ። እስራትም ይፈታል ገና ገና ዘምራለሁ። እሳት ከላይ ይወርዳል ገና አመልካለሁ። ኢየሱስ በምድር ይከብራል፣ ኢየሱስ በምድር ይከብራል፣ ስሙ ባለም ይገናል፣ ፍጥረት ሁሉ ይገዛል፣ ብቻውን ይመለካል። ምንድነው ዝምታው? የምን መቀመጥ ነው? ኢያሪኮ ፈርሳ ስትናር ያየው ዘመኗ አብቅቷል። አሁን ዘምራለሁ ስሟም እስኪረሳ ገና ቀጥላለሁ። ልቤ ጨክኗል፣ ዘምራለሁ። መንፈስ ጭቀንቷል፣ ቀን ይቀኛለሁ። ልቤ ጨክኗል፣ ዘምራለሁ። መንፈስ ጭቀንቷል፣ ቀን ይቀኛለሁ። ገና ዘምራለሁ። የወይን ደጅ ይከፈታል፣ ገና አመልካለሁ። እስራትም ይፈታል፣ ገና ገና ዘምራለሁ። እሳት ከላይ ይወርዳል ገና አመልካለሁ። ኢየሱስ በምድር ይከብራል፣ ኢየሱስ በምድር ይከብራል፣ ስሙ ባለም ይገናል፣ ፍጥረት ሁሉ ይገዛል፣ ብቻውን ይመለካል። ኢየሱስ በምድር ይከብራል፣ ስሙ ባለም ይገናል፣ ፍጥረት ሁሉ ይገዛል፣ ብቻውን ይመለካል።